Hello hello አቤት hello።
ይሰማል። ቅድም እኮ ይቆራረጣል።
እሺ ከኢትዮ መቶ ሰላሳ ነው ደውል ልክ ገብቶሎታል።
አዎ OK የ Z ኢለክትሪክሽን ሰላሳ ላይ
OK። አዎ text ኡን አይቼዋለሁ።
እሺ ስም መጠየቅ እችላለሁ? ከይቅርታ ጋር አቤነዘር ተስፋዬ
እሺ የት አቤት የት አካባቢ ነው የሚኖሩት?
እኔ ቶታል ቁጥር ማዞሪያ አካባቢ አዲስ አበባ።
አዲስ
እሺ ቴሌግራም ላይ ሲሙ ጠርቶ ነው ሌላው ማክቴ ተቆሪ ሌላው ሄሎ ሲበጡ ስምንት ሲም የወጣው በእርሶ ስም ነው?
ይሄ ሲም የወጣው
OK እሺ። በቴሌግራም ላይ መታወቂያና ፎቶ ይልኩልኝና ከዛን እ፣ የሽልማት ፕሮግራሙ መቼ እንደሆነ አሳውቁታሉ። ግን አሁን መታወቂያና ፎቶ መላክ ይችላሉ።
OK። ምን link ልካሽልኛል ወይስ?
text አደርግልዎታለሁ አሁን ቴሌግራም ላይ።
እሺ
እሺ፣ አመሰግናለሁ። እሺ